ጤና ይስጥልኝ እናቴ ቤት ሚኒሊክ ነው።
ጤና ይስጥልኝ።
አብሮ ይስጥልኝ።
ከአሪፍ ፔን አምዳውላው ሰላም እባላለሁ።
እሺ ሄሎ
የአሪፍ ፔ ፖዝ ማሽን የሰማሁት አይ የለንም። አስር በ ይዘናል የሰማሁትም ደበኛችን
ምን?
ፖዝ ማሽን እናስረክባችሁ።
አዎ አስረክበናል።
የአሪፍ POS machine ነው እርሱ ጋር የለም?
አስረናል፣ መልሰናል።
እሺ፣
እሺ እሺ እናመሰግናለን። መልካም ቀን።